ይስጥልን ዋሽንግተን የህክምና ማዕከል hello ጤና ይስጥልን።
አቤት CT scan የጭንቅላት ማስነሳት ፈልገን ነበረ እዚህ ከዘውዲቱ ሆስፒታል።
እሺ without contrast ነው with contrast
ቆይ አንዴ ማን without without contrast ነው without ሁለት ሺ ሰባት መቶ
hello hello
ሰላም ነው።
ሰላም ከዘውዲቱ ነበረ አንድ patient ነበረ እና እሺ brain brain CT scan with with C-spine ጨምሮ ምን አልከኝ C-spine
brain CT scan with C-spine አዎ